ጤና ይስጥልኝ ቪኦኤ ኢትዮጵያ ኤደን ነኝ። እባክዎ በምን ልርዳዎት?
ወይ ኤርምዬ ይመጣሉ ብለሽኝ ነበርና ጠፋሽብኝ እናቱ። ሁለት ሰዓት ሆነ። አንድ ሰዓት ውስጥ ይመጣሉ ብለሽኝ ነበር።
አዎ አስመዝግበው ነበረ?
አዎ አስመዝግቤ ነበር።
እሺ ደንበኛችን፣ እስቲ ቢጃይዶትን ንገሩኝ፣ ድጋሜ ላስተላልፍልዎት።
okay ቁጥሩ እንደገና ልንገርሽ?
አዎ እሺ መልሼ ልደውልልሽ። ከቤት ወጥቼ ነው አልመጡም ሲሉኝ ነው የምደውልልሽ።
እሺ እሺ፣ የቤቱን ስሙ ይንገሩኝ፣ አስመዝግበው ከሆነ ማግኘት ስለምችል።
ሮበት የሚል
ሮቦት።
አዎ እሺ እሺ፣ ድጋሜ ወደ ጥገና ክፍል አስተላልፍልዎታለሁ።
እሺ የእኔ እናት አመሰግናለሁ።
እሺ፣ ሌላ መረዳት ነገር አለ?
የለም እናቴ።
ስለሚያስ ስለደወሉ እናመሰግናለን። አገልግሎታችን ላሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ አስቀምጡልን። ስለደወሉ እናመሰግናለን። መልካም ቀን ይሆንልን።
በቃ እንደዛ ብቻ አድርጊ። አይ ደስ ይል